Hello የሮሳኑ
አለ። እግዚአብሔር ይመስገን።
ምንድንልሽ ከወዳጅ manufacturing ቴልሽ እና
እሺ እዚህ ድርጅታችን ጋር በጅምላ accountant ክፍት የስራ ቦታ ስላለ ዛሬ Okay።
ከስምንት ሰዓት ወይም ሰባት ሁለት ሰዓት አላችሁ እና መተሽ መፈተን ትችላለሽ።
ነገ ስንት ሰዓት አልከኝ?
ነገ ጠዋት ሁለት ሰዓት
Okay እሺ፣ ነገ እሺ።
ነገ ጠዋት ሁለት ሰዓት ላይ ትችላለሽ። አሁን
አዎ አዎ
ስለዚህ ቦታችን አድራሻችን ለቡና ሆቴል ከአርሴማ ቤተክርስቲያን ፊት ለፊት ነው። እሺ?
እሺ እሺ፣ ነገ ጠዋት በጊዜ ተገኝ።
እሺ። አመሰግናለሁ።